ጤና ይስጥልን ቤተሰቦች ዮናስ ነው የምንደርሰው።
አሁን በደወልኩበት ስልክ ቁጥር ብር withdraw አርግቼ ነበር በ voucher code እና
በቦታ
stuck አርግቶብኝ back ስለው የ voucher code ኡ አጣፋችብኝ። እንዴት ነው ማግኘት?
እሺ ወደ account ዎት መመለስ ፈልገው ነው ወደ account ዎት ብሩን መመለስ ፈልገው ነው ወደ ቤት ቤት account ኡ
ኮድን እንትን ብለው ማ- ለማውጣት ከተቻለም ወደ account ኡ ይመልሰውና ድጋሚ ያወጣዋል።
እሺ ቴሌግራም ላይ ጻፉልንና እዛ ላይ ste- step ኡን ሙሉ ለሙሉ ልክልዎታል።
ምን ምን ብዬ ነው የምንጽፍለት?
ይህን issue ውን ይንጋሩ ቴሌግራም ላይ በዜሮ ዘጠኝ ዜሮ ሶስት ቤት ማለት ነው support save
በዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ቴሌግራም ላይ የላኩልን እንደዚህ ሆኖብኝ ነው ብለው ማለት ነው። ከዛ ሙሉ step ኡን እልክልዎታለሁ እዛ ላይ።
እሺ እሺ።
እሺ እናመሰግናለን። መልካም ቀን።